ተነስቼ ቤት ነው የምንሄደው።
ድሮ አብሮ ይታረኝ ነበር።
በዚህ ስልክ ነው።
አዎ ስንት ብር ነበር?
አስራ አምስት ሺህ አራት መቶ ሰባ አምስት
አንድ ሺ ልየው እሺ
አስራ አምስት ሺህ አይደለ? ወደ ሀምሳ
አ ሰባ ዘጠኝ ሀምሳ አራት ስልሳ ዘጠኝ አ confirm አድርጌልሃለሁ። process አድርጎ ስጨርስ ይገባልሃል።
እሺ ሌላ daily limit ኡን ማሳደግ አልችልም። ዜሮ አድርጎብኝ ነበር።
አላወጣም ማለት አ invalid ይልሃል እንዴ?
አ invalid amount ይለኛል።
ይልሃል። እሺ upgrade መደረግ ስለሚፈልግ ነው upgrade አስደርግልሃለሁ።
okay ከተደረገ በኋላ ወይ ደውልልሃለሁ ወይ ራስህ check ታደርገዋለህ።
እሺ በጣም አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።
እሺ